በአምነትህ ፍጥረትን ያዳነው መጥምቁ ዮሐንስ የገነነው ድውያኑ ሁሉ ወደ አንተ ገስግሰው ድህነት አግኝተዋል በእጆች ተዳሰው
ጸበልና ምሕረት ፍጥረትን ያዳነው መጥምቁ ዮሐንስ ስምህ ገነነ። ድውያኑ ሁሉ ወደ አንተ ገሰግሰው ድነት አግኝተዋል በእጆችህ ተዳሰው።
ጸበልና እምነትህ ፍጥረትን ያዳነው መጥምቁ ዮሐንስ ስምህ የገነነው ድውያኑ ሁሉ ወደ አንተ ገስግሰው ድነት አግኝተዋል እጆች ተዳሰው ጸበልና ምሕረት ፍጥረትን ያዳነው መጥምቁ ዮሐንስ ስምህ ገነነ። ድውያኑ ሁሉ ወደ አንተ ገሰገሰው፣ ድነት አግኝተዋል በእጆችህ ተዳሰው።
ዝናህን ሰምቼ ብመጣ ከደጅ አንካሶችን አየሁ ቆሞ በተአምር ያመነብህ ሁሉ ተመልሶ አድኖ የለምጻሙ አካል እንደ ቀድሞ ሆኖ
ጸበልና ምሕረት ፍጥረትን ያዳነው መጥምቁ ዮሐንስ ስምህ የገነነ። ድውያኑ ሁሉ ወደ አንተ ገሰግሰው፣ ድነት አግኝተዋል በእጆችህ ተዳሰው።
ጉልበቱ የላላ ሕማም የጸናበት ተፈውሷል ደጅ ጸበል ፈሶበት በእምነት ተሻሽቶ ረኳል ቁስሉ እጅ የዳሰሰው ታድሷል አካሉ
ጸበልና ምሕረት ፍጥረትን ያዳነው መጥምቁ ዮሐንስ ስምህ የገነነ። ድውያኑ ሁሉ ወደ አንተ ገሰግሰው፣ ድነት አግኝተዋል በእጆችህ ተዳሰው።
ታላቁ ስምህን በእምነት ተጠርተው ድነዋል ብዙዎች በአንተ ስም ተጠምቀው አፍሯል ተመለሰም ደጅ የወደቀ በእምነት ተጠግቶ አንተን የጠበቀ
ጸበልና ምሕረት ፍጥረትን ያዳነው መጥምቁ ዮሐንስ ስምህ የገነነ። ድውያኑ ሁሉ ወደ አንተ ገሰግሰው፣ ድነት አግኝተዋል በእጆችህ ተዳሰው።
ቁስሉን የሻርክለት በእንባስ ያወደስ አይቻለሁ ባይኔ ቆሜ ከደጃፍ የጣኑ መዓዛ ከመቅደስ ሸቶት ደስታን ተከልክለት ሐዘን ተለይቶት ጸበልና ምሕረት ፍጥረትን ያዳነው መጥምቁ ዮሐንስ ስምህ የገነነው ድውያኑ ሁሉ ወደ አንተ ገሰግሰው፣ ድነት አግኝተዋል በእጆችህ ተዳሰው።
አምላካችን እግዚአብሔር ሆይ ከአላፍ መካከል ስለመረጥከንና የተወደደውንም ምስጋና እንድንሰዋልህ ስለፈቀድክልን እናመሰግንሃለን። ክብርና ምስጋና ላንተ ይሁን ለዘላለሙ አሜን።